አላውቅም። ግራ ገብቶኛል።
ሄሎ፣ ሄሎ፣ አቤት።
ዋሽንግተን ነው?
አዎ፣ ዋሽንግተን ነው።
እሺ። upper GI endoscopy አላችሁ?
እ?
አፐር ጂ ኢንዶስኮፒ። ሄሎ፣
ሄሎ፣ ሄሎ፣ አቤት፣ ሄሎ።
አቤት።
አይሰማም?
ይሰማል።
upper GI ኢንዶስኮፒ አለ።
ኢንዶስኮፒ።
የምን እ?
አፐር ጂ አፐር ጂ